ጤና ይስጥልኝ የኢትዮ ጥሪ ማዕከል ባንክ መርዶት።
አብሮ ይስጥልኝ።
ሰላም፣ ምን ልርዳዎት?
ዱባይ መሄድ ፈልጌ ነበር።
ምን አሉኝ?
ዱባይ ለመሄድ okay፣ እሺ፣ መረጃ ይሰጡኛል? ሙሉ ስሙን ይነግሩኛል?
ሰለሞን አሰፋ
ማን አሉኝ?
ሰለሞን አሰፋ
ሰለሞን አሰፋ
በቃ ድምፆን ከፍ ያደርጉታል።
አሰፋ ከስልክ ነው።
የአያት ስም
አያኑ
አያኖ ኑ ኑ አያኑ እሺ፣ እድሜ
ሀምሳ አምስት ስንት አሉ?
ሀምሳ አምስት
ፓስፖርት አሉት?
ከወር በኋላ እቀበላለሁ እድሳት
አሉት ወይስ የለቱም?
አሁን የለኝም።
የሉትም?
አዎ እሺ፣ expired ሆኗል።
እሺ፣ እሺ። ወደ ዱባይ ለመሄድ ለምን ፈለጉ?
table saw ልገዛ
ምን ልገዛ አሉኝ?
ቴብል ሶ
ይቅርታ አልተሰማኝም።
table saw ማሽን ማሽን ማሽን okay ነው የእንጨት መሰንጠቂያ okay። አሁን የደወሉበት ስልክ ነው የሚጠቀሙት?
አዎ
እሺ። ስለዚህ ያው እ በቲክቶክ ገጻችን እናሳውቃለን። አሸናፊ ከሆኑ እንደውላለን።
እሺ እሺ፣ ስለደወልን አመሰግናለሁ። መልካም ጊዜ ነው።
ምንም አመሰግናለሁ